ቋንቋ ለመቀየር ልቀናኝ ዘፈን Hello ሰፋ
Hello
ገንዘቡ withdraw አድርጌ አልገባልኝም እናት እሺ ስንት ብር ነው?
ሶስት መቶ ብር ሶስት መቶ ሶስት ብር ስንት አልከኝ?
ሶስት መቶ ሶስት ብር ም- ምንድን ነው የሚልህ? pending ነው?
አይ ማት- ማታ ነበረ withdraw ያደረኩት እስካሁን አልገባልኝም
እሺ ንገረኝ፣ Best Bet ቁጥርህን።
ዜሮ ዘጠኝ ዜሮ ዘጠኝ እሺ ዜሮ ስድስት
እሺ ዜሮ ስድስት አርባ ሁለት አርባ ሁለት አስራ ሰባት እሺ
አስራ ሀያ አራት
አስራ ሰባት ሀያ አራት አዎ እሺ ትናንት ማታ ነው አይደለ?
አዎ እናት እሺ እሺ እያየሁልህ ነው። ሶስት ሶስት መቶ
ሶስት ብር አ- አዎ ልክ ነህ።
አዎ
ሶስት መቶ ሶስት ብር አይደለ አዎ አዎ እኮ pending ላይ ነው ያለው። ለ SantimPay ያሳውቀናል፣ ይስተካከላል። ለሳንቲም ፒዎች ያሳውቀን ይስተካከላል ብለዋል። እሺ እና ይገባልኛል አዎ ይገባል። ያንተ ብቻ አይደለም የብዙ ሰው ስለሆነ አንድ ላይ እያስተካከሉ ነው። ይገባል። እሺ ትንሽ ጠብቅ።
አዎ መብራት ክፍል ብዬ ነበረ ሁለት መቶ ብር ያስገባው ሶስት መቶ ብር ሳይሆንልኝ ላወጣ ብዬ ነበር እሺ።
መብራት እስካሁን አልከፈልኩም እና ከቤት አባረሩኝ ቤተሰቦች
እሺ በቃ እናሳውቃለን። ይገባል። እሺ እሺ እሺ እሺ እሺ አመሰግናለሁ እናመሰግናለን።